አምስት ግን ቆይ እሺ መጀመሪያ ካሰብኩት ቆይ የሞተር ይሆናል እንደዛ ካል
አሎ
ሄሎ ጥላይ ምግቡን ወይ?
ይዘወታል እንዴ ምግቡን አረ ይዘወታል እዛው ነው እዛው ነው ያለው።
እዛው ምግብ ቤት ነው ያለው አይደለ አዎ አድሜ ያለው ግን በይዤ ነው ያለው።
እሺ በቃ ይደውልልሃል እንደውላለን እሺ እሺ